ሄሎ
ሄሎ አቤት
ሰላም ነው?
ሰላም ደ- ደ- ደ- ደህና ነው?
ምን አሉ
ሰላ- ሰላም ነው?
ሰላም ነው ምን ልርዳ የህክም ዋሽንግተን የህክምና ማዕከል ነው
ትንሽ አደ- አደጋ ደርሶብን ነበረ።
ምን አይነት አደጋ
የመ- የመኪና
እኮ ታዲያ ምንድን ነው አምቡላንስ ነው የፈለከው ድምጻ- ድምፅህ እየተቀዳ ነው hello
ቆንጆ ነው